ጤና ይስጥልኝ የኢትዮ ቴሌብር መረጃ ማዕከል እባኮት ምን እንርዳዎት?
በረራ check ለማድረግ ነው።
የበረራ መረጃ ፈልገው ነው?
እና እሺ ምን ነበር የፈለጉት?
እ፣ ከጋምቤላ መቀሌ ለአስራ ስምንት September ነው የበረርኩት እና እሺ
check እንድታደርግልኝ ፈልጌ ነበር። አንገሶ ማብራ አንገሶ ምት ትኬቱን ቆ ቆርጦታል? የተቆረጠ ነው? እሺ ምኑን check እናድርግልዎት? የመብረሪያ የመብረሪያ የመብረሪያ ቀኑን ፈልገው ነው?
ሰዓቱ ሰዓቱ እንትን check ለማድረግ
Okay እሺ ለ ለ September ስንት ነው ያሉት?
አ ቀኑ ስንት ነው ያሉት? መቼ ነበር የሚበሩት?
የቆረጥኩት ትናንት ነው ለ September one eight ማለት ነው።
አስራ ስምንት
አ
እሺ እያየሁት ነው። አንድ ላይ የእንስሳት በረራ ነው።
ሰዓቱ ቼክ እንድታደርግልኝ ኮዱ ንገርህና
ኦኬ እያየሁት ነው። አንድ ደቂቃ